ጤና ይስጥልኝ ጤና ይስጥልኝ ይሰማዎታል ለማየት ጤና ይስጥልኝ
ሄሎ ይሰማዎታል
አሁን አይሰማም?
ይሰማል ደንበኛችን ከአሪፍ ፔ ነው የምደውልልዎት ደውለውልን ነበር
አዎ ትላንትና ማለት ነው እሺ
እም፣ አራት መቶ ሀምሳ ብር ማለት ነው እሺ
ከቴሌ ብር ወደ አቤ- ፍላሽ ስፖርት አላ እሺ
ወደዛ አስተል ለ- አ- ወደ ለአስተላልፌ ማለት ነው እሺ
አየር ላይ ምንም አልገባም አልወጣም፣ ግን ቴሌ ብሩ completed ብሎ ደረሰኝ ሰጡኝ።
እሺ ደንበኛችን እንደዚህ አይነት ችግር እንደገጠሙት እኛ ጋር ደውለው አመልክተው ነበር
አይ እሁድ እንትን ስለነበረ ያለ ስልካችሁ እነ contact ስላልነበረ አሁንም ከኢንተርኔት ላይ ነው እሺ
አሁን ፈልጌ ያገኘሁት እና የቴሌ ብሩን check ሳደርገው completed ምናምን ብሎኛል አራት መቶ ሀምሳ ብር ማለት ነው።
እሺ
ግን ወደ ወደ- betting ቤት account ኦት ላይ አልገባሎትም አልገባልኝም እሺ ደንበኛችን ስሞትም አለ በል
እኔ ባይሳ ባይሳማ
ባይሳ ብራችሁ
ይቅርታ ማን አሉኝ
በ- ባይሳ ብራቱ
እሺ ደንበኛችን አሁን በደወሉበት ስልክ ቁጥር ነው ቴሌብር የሚጠቀሙት አዎ አዎ እሺ ደንበኛችን ከቴሌብር የተላከሎትን መልእክት screenshot አንስቶ አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል
በቃ ስልክ ችግር ቁጥር የለም።
ያዙ ስልክ ቁጥር ላስይዞት
ስልክ ቁጥር ላስይዞት የሚልኩበትን ቴሌግራም ላይ እሺ እሺ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት አውደማያችን ሲልኩልን ከታች ስሞትና ስልኮትን መጻፍ እንዳይረሱ እሺ።
እሺ ሌላ የምረዳዎት ነገር ይኖራል
አይ በቃ ይሄንን እንትን አድርጌ ችግር የለም።
እሺ አመሰግናለሁ። ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን ይሁንልዎት።
አመሰግናለሁ።